ሄሎ
ሄሎ ዳጄ አቤት አቤት ታምደረ ገነት እባላለሁኝ ከላይ ናዲስ ነው የምደውልልህ።
እሺ ከዚህ እናቴ።
ከነጋ ነበረ እንዴት አደርክ?
አለሁ እግዚአብሔር ይመስገን ደህና ነሽ አለን አለን ደህና ነኝ። ዩኒቨርሲቲዎች አድርጌልህ ነበረ እና የአንደኛው ውጤት መጥቷል። background ሕክምና ስለሆነ health related የሆነ field ነበር apply ያደረግኩልህ biomedical እሺ።
University of Marche ነው። እሱ ላይ reject አድርገውሃል እና አንደኛ እሱ እሺ።
ልነግርህ፣ ሁለተኛ ሌሎች ዩኒቨርሲቲዎችንም እንደዚሁ እ፣ እየጠበቅኩኝ ነው። University of Turin፣ University of Genova የሚባሉ ዩኒቨርሲቲዎች አሉ። እነሱን ኦኬ።
ውጤት እየጠበቅኩኝ ነው ያለሁት። status ን ላሳውቅህ ብዬ ነው። screenshot ም እልክልሃለሁ እና so ሌሎች እሺ።
ዩኒቨርሲቲዎችን ነው የምንጠብቀው ማለት ነው። የማርቼ ውጤት ስለመጣ እንደዚህ reject ስላደረጉ ሌሎቹን እንጠብቃለን ልል ነው። ያው status ን ላሳውቅህ ብዬ ነው የደወልኩልህ። ደረጀ ደረጀ ተረፈ እሺ።
ነህ አይደለ?
ተረፈ አዎ፣ አዎ።
አዎ እሺ፣ በቃ እሺ screenshot በቃ ነው ግን የኦስትሪያ አዎ፣ ኦስትሪያ እሺ።
ማት ላረግላሉ ስላለችኝ እሱን እ፣ እ፣ ኦስትሪያ ባልደረቦቼ ያልኩት ያሉ እ፣ ኢማን እ፣ ወይም ደግሞ እስራኤል ይባላሉ ባልደረቦቼ። እነሱን communicate ማድረግ ይ- ይቻላል ከማስተዋልን በተጨማሪ ማለት ነው። ስለዚህ Okay።
እነሱን ያለህበትን status ያሳውቁሃል።
እሺ በቃ Alright።
እሺ።
እሺ እሺ፣ ደረጀ መልካም ጊዜ ይሁንልህ። እሺ